ሄሎ ጤና ይስጥልኝ። ሄሎ ጤና ይስጥልኝ።
አቤት
እግዚአብሔር ይመስገን።
እግዚአብሔር ይመስገን። እንዴት ነው?
እግዚአብሔር ይመስገን።
ታሪክ ነበረኝ እና እሱን ለማጋራት ፈልጌ
የአንድ ሰው ህይወት ላይ መመዝገብ ነው።
እ?
የአንድ ሰው ህይወት ላይ ለመመዝገብ ነው።
የአንድ ሰው ህይወት
የአንድ ሰው ህይወት ላይ ለመመዝገብ ነው። ታሪኮትን ለማካፈል አዎ፣ አዎ።
እሺ። ስምን ማን ልበል?
የዓለም ዘውድ ሌላ ሰባት percent ቅናሽ ይኖራል እዚህ ላይ ቢሆን ዋናው ላይ
እሺ።
የዓለም ዘውድ በዶላር አንዴ ከሆነ ቆይ ይቅርታ፣ አስር ኖሽ- percent system የዋጋ ላይ ቅናሽ እየመዘገብኩት ነው።
ይኖረዋል። በብር ከሆነ እ?
ሰባት እ?
percent የዋጋ ማ- ማን አሉኝ? ስሞትን የዓለም ዘውድ
ያለም ዘውድ ማን?
መብራቱ ወደ 38 ሚሊዮን አካባቢ ግን ያው አሁን ባለው current ምንዛሬ ነው የመገብኩት። ማለት ያው እሺ።
ብሩ fluctuate ያደርጋል። ዶላሩ ነው constant የሚሆነው ስልኮትን ይነግሩኛል?
ዜሮ ዘጠኝ ሀያ
እሺ ከስድስት አስራ ሰባት ከሰባት እሺ።
ምክንያቱም ሌሎቹ ሀያ አንድ ሰማንያ
ሀያ አንድ ሰማንያ አዎ
አድራሻው የት ነው?
ሳሪስ ብሔረጽጌ
ሻሪስ አለ ልክሎት አዎ ብሔረጽጌ ልክሎት አለ። እሺ እሺ።
ዋትሳፕ ስም አለበት እም፣
ሀናን መሀመድ ራስዎት ነው ታዲያ የተመዘገቡት? ለራስዎት ነው?
እ? አዎ ለራሴ እሺ
እሺ
እና
እሺ፣ አመሰግናለሁ። መዝግቤዎታለሁ፣ ይደውሉልዎታል ማለት ነው እሺ።
ፕሮዲሰሩ።
እ፣ እሺ፣ ስለዚህ መ- መቼ ነው የሚደወለው?
ቪዲዮ ማለት እ፣ ፕሮዲሰሩ ሰዓት አመቻችቶ ይደውሉልዎታል።
እሺ እሺ እሺ እኔ ጌታ
እሺ እሺ እሺ